ጤና ይስጥልኝ። ሁሉ ስፖርት ነው ባኮ የምንወደው አውሬ ስትልን ሰላም ነው።
እግዚአብሔር ይመስገን።
እንትን ነበረ የሁሉ ስፖርት ከሁሉ ስፖርት ወደ ቴሌብር withdraw አድርጌ ስድስት ሺህ እሺ እ ወደዛም አልገባም። አየር ላይ ነው ያለው።
እሺ ከ transaction history ላይ ያልገባለሁትን screenshot አድርገው በቴሌግራም ይላኩልን። እሺ ደንበኛችን ስልክ ቁጥርስ?
ልንገሩት ያዙ እሺ
ዜሮ ዘጠኝ ሰባ ስምንት ዜሮ ዘጠኝ ሰባ ስምንት አስራ ስድስት አስራ ስድስት ሰላሳ ዜሮ ስድስት ሰላሳ ዜሮ ስድስት አዎ
እሺ መልካም ቀን።
እሺ